ሄሎ ጤና ይስጥልን ችብችብ ሄሎ ሄሎ አይሰማም?
ሄሎ ይሰማል አይደል?
አዎ ይሰማል።
እሺ እ በዚህ ስልክ order አድርጌ ነበር ማታና እሺ እ app ኡ ላይ ምንም አይነት ነገር እያሳየኝ ስላልሆነ ነው እና okay group ኮምቶ
ግሩ ታዲያ ምናምን እና ፊልም ኮርዲንግ ነው ዳታ ማለት ነው።
አልሽኝ ይቆራረጣል። ሄሎ ሄሎ ሄሎ